ጤና ይስጥልኝ መሰረት ነኝ መሰረት አንድ ሰባ አምስት ሰባት መሰል number ስልኬ ዘግቶ ነው። በእናትህ ቀደም ነበር የጨረስኩት complete ወይ
ቢኒያም አዎ ቢኒያም ነህ አዎ አንተ ማነሳ የቢኒያም ስልክ መጨረሻው ሀያ አራት ነው ያንተ ስልክ አርባ አራት ነው እኮ አዎ፣ የሌላ ስልክ ነው የሌላ በ- አስደውለኝ ብዬ ነው
እኮ ቢኒያም ማነው ምግብ ቤት ሂዶ ይጠየቃቸው ስጡኝ ያላቸው
ቢኒያም ነኝ
እኮ አንተ ቢኒያም ነህ ግን ቦሌ ምግብ ቤት ሂዶ መጀመሪያ ቅድም ለአንተ ከመደወሌ በፊት እ፣ ምግቡ ስጡኝ ያላቸው ጓደኛህ ነበር አይደል
ምግቡን ኧረ አይደለም እኔ እየሄድኩ ነበረ እሺ ጨርሰዋል አይደል አሁን ጨርሼዋለሁ ቆይቻለሁ ስልኬ ዘግቶ እኮ ነው የ- የሆነ የሚያልፍ ልጅ ነበረ አስደ- አስደውለኝ ብዬ ነው እንትን እያልኩ ያለው እሺ complete ልበለው አሁን complete በይልኝ እ፣ እርግጠኛ ነህ ጨርሰዋል ቢኒያም ኧረ እሺ ይኸው complete ብዬዋለሁ እኔ።
በይው መስ እሺ ደህና እደሪ አሜን ደህና ደር